hello ጤና ይስጥልኝ።
ሰላም ነው።
ሰላም
cashier ኮዱን ልስጥ አይደል?
ይቻላል። እሺ
እሺ አስር እሺ
አስራ ስምንት እሺ አስራ ስድስት እሺ ሀምሳ ሶስት
እሺ እሺ ታርሟል። እሺ win ነው። ሶስት ጨዋታ እንትን ብሏል። win ሆኗል። ሌላ win ነው። ታርሟል።
ታረማ አ
እኮ እንደ ሙሉ አ- አላሸነፍኩም።
እኮ win ነው ግን የ void የሆኑ ጨዋታዎች ምንድን ነው የሚሆነው? odd ኣቸው አንድ ነው አ።
የሚሆነው። ወደ አንድ round ይወርዳል ወደ ይደረጋል አንድ?
ማለት ነው። አ ምክንያቱም result ስለሌላቸው lose ም win ም አይደረጉም፣
okay ለዛ ነው።
ይወጣሉ። አ
እሺ በቃ አመሰግናለሁ።
እኛም እናመሰግናለን። እሺ መልካም ምሽት።
እሺ እሺ።